Hello? ለመመዝገብ ነበረ እናት ሳሮን አወቀ ትባላለች። ከስንት ሰዓት ከስንት ሰዓት ኦንላይን ላይ መማር ነው የምፈልገው? ተማሪ ናት።
ይቻላል። ሳምንት ሶስት ቀን link እንልክልዎታለን። በሀያ አራት ሰዓት ውስጥ በፈለገችው ሰዓት ከፍታ ማየት ትችላለች። ቪዲዮ አንድ ቀን ደግሞ በ- ከሚዲያ የሚሸጥ ጋር ጉግል
ድርሰት ትችላለች።
ትችላለች። ስልክ ቁጥር
ዜሮ ዘጠኝ ሰላሳ
ሰላሳ ሀምሳ ዘጠኝ ሀምሳ ሁለት
አራት ላይ ሀምሳ ዘጠኝ ሀምሳ ሁለት አርባ ዘጠኝ
ኦንላይን ነው መማር ችላል።
እ እ
ኦንላይን ነው መማር ምልክት
ምን አልሽ? ጫጫታ ውስጥ ነሽ።
በኦንላይን ነው አይደል መኖር መማር የምትፈልገው?
እ በቃ ፍት- መምጣት ስትችል ብትመጣ እ እ በ- ሳትችል ደግሞ ኦንላይን ላይ ብትማር ትችላለች አይደል?
እሺ አዎ እ፣ እንትን ነው የአካል በአካል ለሚማሩት ዛሬ መክፈቻ ተደርጓል እና ኦንላይን ደግሞ መጋቢት አስራ ስድስት ነው ትምህርቱ የሚጀመረው።
ጋሪታ ክፍያው ሳትችል ክፍያው እስከ ዛሬ ከከፈሉ እ፣ አስር ሺህ ብር ነው። ከዛሬ በኋላ ግን discount ስለሚነሳ አስራ አምስት ሺህ ብር ነው የሚሆነው።
እሺ ቁጥሩን ላኪልኝና ከፍዬ ምን ላድርግ?
account ኡን እንልክልዎታለን በቴሌግራም እ፣ ይልኩልናል በዜሮ ዘጠኝ ሰባ አምስት
እሺ ይሄ ሰባ አምስት ስልሳ ምናምን ምናምን በሚለው
በእሱ ቴሌግራም ላይ ትልኩልናላችሁ ደረሰኝ
በቃ አሁን ባል አሁን ልክፈል እ፣ ከቻልኩ አሁን ልላከው ካልቻልኩ ነገ ብልከው ችግር የለም መከፈል ብቻ ነው አይደል?
አይደለም። ዛሬ ግን መበል አለበት። አስራ አምስት ሺህ ብር ሻውን ወጥቼ እከፍልላታለሁ።
እሺ፣
እሺ እሺ እሺ እናት እሺ
ሄኖክ አፈወርቅ የሚባል ዘገብኩኝ።
አካውንቱን ላኪልኝ እሺ፣ እሺ መቤት በዚሁ ቁጥር ልልሽ